ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው ለኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው የቱን ጀምሬ የቱን ልተው ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው ለኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው የቱን ጀምሬ የቱን ልተው ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው ለኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው ሃሌሉያ አቤት ባንተ ስንቱን አለፍኩኝ፣ የጠላቴን ጉልበት ረገጥኩኝ። ጌታላንተ ምን ይሳነኛል? የጠላት ምሽግ ገና ይፈርሳል። አቤት ባንተ ስንቱን አለፍኩኝ፣ የጠላቴን ጉልበት ረገጥኩኝ። ጌታላንተ ምን ይሳነኛል? የጠላት ምሽግ ገና ይፈርሳል። ክብር ላውራ ዛሬም ነገም የእስራኤል ቅዱስ አንተ ተባረክ። ብዙ ሥራ ሰርተሃል አክብር ዘንድ ይገባኛል። ክብር ላውራ ዛሬም ነገም የእስራኤል ቅዱስ አንተ ተባረክ። ብዙ ሥራ ሰርተሃል አክብር ዘንድ ይገባኛል። የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው ለእኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው ለእኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው ሃሌሉያ አንተ ባንተ በሆነው ነገር እዚህ ደረስ ብባረክ ደስታዬ ነው ፍጹም ሆነልኝ አማኑኤል ክበረልኝ ካንተ ባንተ በሆነው ነገር እዚህ ደረስ ብባረክ ደስታዬ ነው ፍጹም ሆነልኝ አማኑኤል ክበረልኝ ክብር ላውራ ዛሬም ነገር የእስራኤል ቅዱስ አንተ ተባረክ። ብዙ ሥራ ሰርተሃል አመልክት ዘንድ ይገባኛል። ክብር ላውራ ዛሬም ነገር የእስራኤል ቅዱስ አንተ ተባረክ። ብዙ ሥራ ሰርተሃል አመልክት ዘንድ ይገባኛል። የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገው ያደረገው ሳስበው ሳስበው ከቁጥር በላይ ነው የኔ ሆነው ሳስበው ከቁጥር በላይ ነው የቱን ጀምሬ የቱን ልተወው ይሄ ጌታ ለኔ ያደረገው ያደረገው ሳስበው ሳስበው ከቁጥር በላይ ነው ለኔ ሆነው ሳስበው ሳስበው ከቁጥር በላይ ነው ሃሌሉያ ከአንተ በአንተ በሆነው ነገር እዚህ ደረስ ብባረ ደስታዬ ነው ፍጹም ሆነልኝ አማኑኤል ክበረልኝ ከአንተ በአንተ በሆነው ቅዱስ አንተ ተባረክ፣ ብዙ ሥራ ሰርተሃል፣ አምልክ ዘንድ ይገባኛል። ክብር ላውራ ዛሬም ነገም፣ የእስራኤል ቅዱስ አንተ ተባረክ፣ ብዙ ሥራ ሰርተሃል፣ አምልክ ዘንድ ይገባኛል። የቱን ጀምሬ የቱን ልተው? ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው። ለኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው። የቱን ጀምሬ የቱን ልተው? ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው። ለኔ ሆነውን ሳስበው ሳስበው ከቁጥር በላይ ነው። ሃሌሉያ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ እግዚአብሔርን እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። እንደ ንስር በእግዚአብሔር እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። እንደ ንስር በግንድ ይወጣሉ። መስሎት ነበር ጠላቴ ደክሜ የምቀር፣ እግዚአብሔር ግን አበረታኝ፣ ሆነልኝ ግርማ ሞገስ። ዛሬ ይኸው ዘምራለሁ፣ ድካሜንም ረስቻለሁ፣ ስሙን አከብራለሁ፣ ይገዝ ይለዋለሁ፣ ስሙን አከብራለሁ ይገዝ ይለዋለሁ። መስሎት ነበር ጠላቴ ደክሜ የምቀር፣ እግዚአብሔር ግን አበረታኝ፣ ሆነልኝ ግርማ ሞገስ። ዛሬ ይኸው ዘምራለሁ፣ ድካሜንም ረስቻለሁ፣ ስሙን አከብራለሁ፣ ንገስ ይለዋለሁ ስሙን አከብራለሁ፣ ድንገስ እለዋለሁ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ። ሃሌሉያ አልደከምኩም፣ አልታከትኩም ጌታ ሆኖ ኃይሌ ዘላለም አመልከዋለሁ ኢየሱስ ጌታዬ በደስታ በእልልታ በአክብሮት በሆታ ስሙን አከብራለሁ እገስለዋለሁ ስሙን አከብራለሁ እገስለዋለሁ አልደከምኩም አልታከትኩም ጌታ ሆኖ ኃይሌ ዘላለም አመልከዋለሁ ኢየሱስ ጌታዬ በደስታ በሆታ ስሙን አከብራለሁ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይመጣሉ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ እግዚአብሔርን እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ እንደ ንስር እግዚአብሔርን እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ እንደ ንስር በክንፍ ይበራሉ። ሃሌሉያ ኧረ ስንቱ ባንተ ታለፈ የኔ ጌታ ባንተ ታለፈ እረ ስንቱ ባንተ ታለፈ የኔ ወዳጅ ባንተ ታለፈ እረ ስንቱ ባንተ ታለፈ የኔ ጌታ ባንተ ታለፈ እረ ስንቱ ባንተ ታለፈ የኔ ወዳጅ ባንተ ታለፈ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያሳሉ። ሃሌሉያ እንደ ንስር በክንፍ ይወጣሉ። እግዚአብሔርን በመተማመን ኦ፣ የሚጠባበቁ ሁሉ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ።
እግዚአብሔርን እግዚአብሔርን በመተማመን የሚጠባበቁ ሁሉ
ኃይላቸውን ያድሳሉ ከንስር በክንፍ እግዚአብሔር እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ ከንስር በክንፍ ይወጣሉ። በመተማመን ሃሌሉያ የሚጠባበቁ ሁሉ ኃይላቸውን ያድሳሉ እንደ ንስር በክንፍ እግዚአብሔርን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ እንደ ንስር በክንፍ በመተማመን
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ኦ ሃሌሉያ